ትውለደች ዘለንቂ ነኝ አቤል።
ሰላም ቅድስት ድም ከኦሎምፒያ ተነስቶ እዚህ አትላስ መጣውን ስልሳ ስድስት አርባ ሰባ ሰባት ፒን አልተደረገም።
ኧረ ሪፍሬሽ አድርገው ብሩክ። አርባ አምስት ነበር የቆጠረል አርባ አምስት ነበር የቆጠረ
ሀምሳ አምስት
አይ ስንት ነበር መጀመሪያ የቆጠረል?
ሀምሳ አምስት ነበር አሁን አርባ አምስት ነው ነው
እሺ check ይደረጋል ድጋሜ።
አትላስ ነው ከኦሎምፒያ አትላስ።
እሺ እሺ እሺ እሺ ብሩክ እሺ